ሄሎ
ሄሎ ጤና ይስጥልኝ ሄሎ ሄሎ አቤት ጤና ይስጥልኝ ይሄ እንትን ምን አይነት ነው?
ምኑ
ይሄ ዘጠኝ አምሳ ዘጠኝ ሰማንያ አምስት ላይ ተደውሎ ለመጫወት ምናምን ይላል።
እሺ ዘጠኝ ሰማንያ አምስት ቴሌቪዥን game ነው game ኡን subscribe ስታረጊ ትኬት ይገባልሻል ያ ትኬት ደግሞ የእድል ጨዋታ መሞከሪያ ማለት ነው የቴሌቪዥን
እሺ ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገሽ ትደውያለሽ መጀመሪያ
እሺ ከዛ በእንግሊዝኛ ዝርዝር ይመጣልሻል ሰባ ቁጥር ትጫኝና አማርኛ ታደርጊያለሽ እሺ
ሶስት ቁጥር ላይ ለመጫወት የሚል ይመጣልሻል እ ጥያቄና መልስና እድሉን ይሞክሩ የሚል
እሺ ጥያቄና መልስ ሁለት ቁጥር ላይ ለመግዛት የሚል አለ coin ትገዣለሽ
እሱን ገዝቼ ነው የምጫወተው።
አዎ ጥያቄና መልስ ማለት ነው የእድል ጨዋታ ደግሞ ትኬት subscribe ታደርጊያለሽ ደንበኛ ትሆኛለሽ
እሺ አመሰግናለሁ።
መልካም ጊዜ
እሺ